ሄሎ አቦ ይስጥልኝ Safety Bet ጋር withdraw ብዬ ነበረ ወደ አካውንቴ ብር አልገባልኝም እስካሁን
ስንት ብር ነው?
አንድ ሺህ ብር
ስልክ ንገረኝ።
ዜሮ ዘጠኝ ዜሮ ሰባት እሺ ስልሳ አራት እሺ ሰላሳ ስድስት ሀምሳ ስምንት
አሁን ነው
ሄሎ አሁን ነው አረ ጠዋት ነበር ያልኩትኝ እስካሁን አልገባልኝም ሁ- በሁለት ሰዓት ነው የሚፈጅ ብለውኝ ነበረ ከዛ እስካሁን አልገባም
በቃ ይገባላል። እሺ አሁን ትንሽ ጠብቅ።
እ አሁን ይገባላል።
አሁን አዎ ትንሽ ጠብቅ።
እሺ።
እሺ መልካም እሺ።
እሺ